ሄሎ ሰላም ጤና ይስጥልኝ። ቤተሰቤስ ከናን ነው የማኮም ልርዳው?
ሄሎ ሄሎ
sidar timatirna maata sababta calay እሺ
tu export la laaka koo bir soos moto hamsaw i birlay account dhammo ay gabaan ba ይሄ ቱኤክስ አደ ቱኤክስ ስፖርት አይደለም የደወ- የደወሉት። እሺ
min no ቤት ቤት ነው የደወሉት።
እሺ ቆይ አ- አንድ አይደለም እኮ ምን ነው አይ አይደለም፣ አንድ አይደለም። እሺ የደወሉት ቤት ቤት ነው።
እሺ እሺ